እንዴት ነሽ? hello ወይ ወይ ነው።
ተኛሽ እንዴ?
አዎ ቡና እየጠጣሁ አይጥር ሽፎኑ አልቋል እንዴ? ለካ እ ሽፎኑ አልቋል እንዴ? ለካ ማረ ማዚ ጋር አለ እ?
ማዚ ጋር እውነት አዎ፣ ለእህቷ ወስዳ እ አለ።
አለ እዛው አዎ፣ አረንጓዴው ግን አለ አንድ
አንድ የሆነች ሌላ color አረንጓዴ አልነበረችም? እሷም ትሸጣለች እንዴ?
የትኛዋ?
ሌላ ጎመኔ ነገሩ ያ- ይሄን ብዙ የሆነ ሳይሆን አንዷ ለብቻ የነበረችው ትሸጣለች እንዴ?
ይሄ የሆነች- ለውጧ ማዚ ወሰደችው አይደል?
ሎሚው አይደለም ኧረ ሌላ አረንጓዴ አልነበረችም?
ምን ለብቻ አይነት?
የነበረች አረንጓዴ ጎመ- እንትን አረንጓዴው አይደል ይሄ አየር መንገዱ ሳይሆን ሌላዋ እ አየር መንገዱ አልቋል።
አየር መንገዱማ ትንሽ አለ እኮ እዛ ውስጥ አላገኘሽው?
አየር መንገዱ አለ፣ ገበሩ ግን የለም። እኔ እኮ ገበርማ ቆይ አልቆለታል እኮ።
ከሚበላሽ ልውሰደው ብዬ ስል የለም እ።
ባዶ ነው። ጠቅላላ እኮ ገርሞኝ ነው እኮ ከሚገባ አዎ፣ ማዚ የእንትኑን ለእህቷ ወሰደችና እ።
እዛው ላስቆርጥላት አለችኝ ስትለኝ እሺ በቃ እንትን ብለሽ ታመጫዋለሽ አልኳት።
እና እስከዛሬ ለምን አትቀበያትም ታዲያ?
አምጥቼዋለሁ ብላኛለች።
እ።
እንትኑን ግን አየር መንገዱ ግን አለ ውስጥ ልብሱ ግን እ።
እንትን ስላለ ነው የሌለው።
እ። በቃ እሺ፣ እሺ፣ እሺ እሺ